Antonio ብርሻ
ሄሎ
ሄሎ ኤቨርሊስት አንቶኒ ብርሻ ሄሎ ሄሎ አሁን ይኸውልሽ አስመዝግቤ ነበረ አዜ ብዬሽ ማለት ነው አዎ እ እሺ የሰጠሽኝ ቁጥር ሌላ ነው። አሁን ደግሞ አስገቡልን ብላችሁ የላካችሁት ቁጥር ሌላ ነው። ምንድን ነው?
አዎ አይ እሺ፣ አንድ ነው ቁጥሩ ማለት ነው። ሁለቱም የ- እሺ፣ በቃ።
የዚሁ የመስሪያ ቤቱ ነው። ስለቆየህ ነው።
ስለዚህ በዛኛው አባ- ቁጥር ዝም ብዬ ቴክስት በሰጠሽ- አድርጌላታል ነው በቃ በሰ- በሰጠሽኝ ላስገባልሻ እኔ እኔ ነኝ ማስገባልሽ
የተለያየ ቦታ ነው ያላችሁት?
እ አይ አንድ ላይ ነን። እሷ ኢብር ስለማትጠቀም ነው እኔ ያስገባልሻለሁ። አሁን እሺ እኮ አንተ አስገባልኝ፣ ግን ቁጥሩ በዛ በላኩት text ባደረኩት ላክ። እሺ
እሺ፣ በዚህ በ text ባረግሽ ልላክ።
አዎ
እሺ፣ እልክልሻለሁ፣ እንደውልሻለሁ።
ቆይ፣ ልጅ ልጅ እያወራ ነው።
ይኸው አሁን